ሄሎ
ሄሎ እየሰማሁት ነው። ዋሽንግተን የሕክምና ማዕከል ነው። ምን ልርዳዎት?
ምን ፈርስ ይሆነ እንዴት ዋልሽ?
እግዚአብሔር ይመስገን። እንዴት ዋሉ?
ደህና። ኤክስሬይ ፈልገን ነበር። ይቻላል እንዴ? ረክበታል ምሰል
የሐኪም ማስረጃ አለዎት?
አዎ አዎ። እንትንም ክሬዲትም አለን መጠቀም እንችላለን አይደል?
እ፣ ዶክተር ጋር ካል- ዶ- እኛ ጋር ዶክተር ዶክተር መጥቶ ካላዝ እኛ ጋር ዶክተር ጋር ገብቶ ካልታከሙ አይሆንም አይሆንም። በ- እ፣ ሪፈር ማስተናገድ አንችልም፣ አይቻልም። በሌላ ማዘዣ እዛ አይቻልም። ክሬዲቱን መጠቀም አይችሉም።
እሺ ግን እንትኑ available ነው any time አዎ፣ ኤክስሬይ አለ ወደ- አለ አለ።
ወደ ወደ ውጤት ወደ መውሰድ ይቻላል።
አዎ፣ በሲዲ አዎ ይወስዳሉ።
ኦኬ ኦኬ ኦኬ ቴንክ ዩ።